ሌላው ልክቻለ አየሽዋ ቴሌግራም ላይ ቴሌግራም ላይ አ ማን ነው የሚለው ስሞት?
ምን አልሽ?
ማን ነው የሚለው ስሞት?
ኢብራሂም ፈቀደ አይተሽዋል? ቴሌግራም
አንድ ጊዜ ቆይ።
ደውዬ ነበር እኮ ከዚህ በፊት አዎ እየፈለኩት ስለሆነ ነው። 0953 ቤት መጨረሻ 71 ማለት ነው።
አ ልክ ነው።
በአሪፍ ፔ የተከ- የተከፈለው 300 ብር ማለት ፔንዲንግ የሚለው
አ
እሺ፣ አስተላልፈንልዎታል። በትዕግስት ይጠብቁ። እዛ ላይ መልስ እንሰጦታለን።
pending የሚለው ዘ- መ- እሱ ነው እንትን አለ እና አልጠብቅ እሱን አይደለ ያሉኝ የአሪፍ አዎ።
ፔ
አ በዜሮ ስድስት የነበረው በዜሮ ስድስት አንድ ሰዓት ከሀምሳ አራት ላይ pending ይላል እሱ ላይ።
በቃ እሱ እኮ አስተላልፍልዎ- አስተላልፍልዎታለሁ።
እሱ ሀያ አራት ሰዓት ነው የምጠብቀው ወይስ?
መልስ ስናገኝ እዛው ላይ እናሳውቆታለን።
ቴሌግራም ላይ
አዎ
እንዳረሽ ማማ
እሺ፣ መልካም ቀን